Hello ጤና ይስጥልኝ ቺፕቺፕ።
እንዴት አላችሁ?
ሰላም እግዚአብሔር ይመስገን።
አለን ደህና። deliver ለማድረግ ሮብ ነበረ ቀጠሮና እሺ ሮብ ደግሞ የስራ ቀን ዝግ ስለሆነ ነገ ማድረግ ትችላላችሁ።
እ፣ እሺ እስቲ ስልኮትን ይነግሩኛል?
0911
ዜሮ ዘጠኝ አስራ አንድ 11 ድጋሚ አስራ አንድ አዎ እሺ 35 00 ሰላሳ አምስት ዜሮ ዜሮ አዎ በዚህ ስልክ ዝግ ሁለት ስለሆነ- አይተም order አለ።
ዝግ ስለሆነ ሮብ መስሪያ ቤት ለማክስ ለነገ።
ለሚደርስሎት ማለት ነው።
አዎ አዎ ግሩፑ ሞልቷል።
እሺ እሺ complete ከሆነ እሺ አስተላልፍሎታል።
መልካም እሺ እሺ ወንድሜ።
እሺ፣ እናመሰግናለን። መልካም እሺ